hello hello ሰላም ጤና ይስጥልኝ።
እንዴት አደርሽ? ሰላም ነው።
እግዚአብሔር ይመስገን ደህና አደርክ?
ትላንትና ሁለት የአምስት ሺህ ብር እና አንድ የአስር ሺህ ብር cash out አድርጌ confirmation ይፈልጋል።
እሺ ቤስት ቤት ስልክ ቁጥር የደወልክበት ነው?
አዎ አዎ እሺ ጠብቅ።
አታምንም ዛሬ አታምንም ዛሬ
hello አቤት።
የደወልክበት ስልክ ነው አይደለ? ቴሌብር ቁጥር አዎ አዎ እሺ confirm እያደረኩልህ ነው።
ምን ዶክተሩ የተገደለ ጓደኛዬ እኮ ነበር እኮ እዝረ እንዴ አብሮኝ ነው የተማረው። ስንደባደብ ነው የምንውለው። በቃ hello
hello ያ አሁን ገብቶልሃል። እሺ ስለደወልክ ነው አመሰግናለሁ። መልካም ቀን።
ለሁላችሁ እሺ